ሄሎ ሄሎ ጤና ይስጥልኝ ደስ ቤ ግድ ነበር እና እስካሁን አልገባም። ቆጦታል ከንትን ዲፖዛ አሁን ነው ያደረከው?
አዎ ከአንድ ከአስራ አምስት ደቂቃ በፊት ነው።
ቤት ቤት ቁጥር ንገረኝ።
ሰባ ሰባት
ሰባ ሰባት ሰባ አራት ሰባ አራት ሰላሳ አራት ሀያ
ሰላሳ አራት ሀያ አዎ
ስንት ብር ነው?
አቶ
እሺ ትንሽ ጠብቀኝ ያየውልን hello hello process ላይ ነው። ትንሽ ጠብቆ ይገባላል።
እሺ እሺ እሺ